ወደ አንተ ልትወስደኝ ከሆንኩኝ በሰማይ የምትቀበለኝ በቃል ብርሃን ልቤን ስትመረምረው እውነተኛ ንሱ ሆኖ ካገኘኸው አንተን ደስ ካለ ሕይወቴን ስታየው ይሄ ነው መሻቴ ምን እፈልጋለሁ ሰው ብቻ ነው ወይስ አንተ የምትለኝ ጻድቅ ፍጹም ሽንገላ ነው ወይስ ሕይወት በልቤ ውስጥ ይኑር እውነት ሰው ብቻ ነው ወይስ አንተ የምትለኝ ጻድቅ ፍጹም ሽንገላ ነው ወይስ ሕይወት በልቤ ውስጥ ይኑር እውነት ኢየሱስ አንተ ስለኔ መልሳለው ጠላቴ ሲከሰ ትነግረዋለሁ ቅናት ቅናው ፍጹም ናት ፍጹም ነው ጻድቅ ናት ጻድቅ ነው ትላለሁ ቅናት ቅናው ፍጹም ናት ፍጹም ነው ጻድቅ ናት ጻድቅ ነው ትላለሁ ባንደበቴ ከምናገረው በአደባባይ ላይ ከማሳየው ባንደበቴ ከምናገረው በአደባባይ ላይ ከማሳየው የልቤ ሀሳብ የተሰወረው የጓዳ ኑሮዬ አንተ የምታውቀው ደስ ያሰኝሃል ወይ ስትመዝነው ቃል ነው ሚዛኔ የምለካበት አንተ ነው የማይ እንደ መስታወት የሚለይ ነገሬ በጸጋ የጣልኩ ፈጽሜ ልመስል የምተጋው በሕይወት የእምነቴ ራስና ፈጻሚ ሕይወቴ ኢየሱስ አንተነ ፍለጋህን ዘውትር ልከተ ክብር ከራቀኝ ምናለኝ አይተካው ምንም ነገር መንፈስ በውስጤ ይኑ ብቻህን ዘንተ ንገስበት የልቤ ዙፋን ይሁን ልቤን እንካ ጌታ ሆይ ልቤን እንካ ልቤን እንካ ኢየሱስ ሆይ ልቤን እንካ ልቤን እንካ ጌታ ሆይ ልቤን ያዘው በዘመኔ ሁሉ ያዘው ከማውቀውም በላይ ጥልቅ ነው አንተ ነህ የምትመረምረው የሕይወት መውጫ የሆነው አባቴ የሰጠው ልቤ ልቤን እንካ ጌታ ሆይ ልቤን እንካ ልቤን እንካ ኢየሱስ ሆይ ልቤን እንካ ልቤን እንካ ጌታ ሆይ ልቤን ያዘው በዘመኔ ሁሉ ያዘው ካንተ ሌላ እንዳልል በዘመኔ ሁሉ ካንተ ሌላ እንዳልል በዘመኔ ሁሉ ካንተ ሌላ እንዳልል በዘመኔ ሁሉ ካንተ ሌላ እንዳልል በዘመኔ ሁሉ